ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
እዚሁ አሁን ነበርና approve እሺ።
እንድታደርጊ።
ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ
እሺ ስንት ብር ነው?
አርባ ሺህ ብር አስር አስር አራት አስር አስር ሺህ አራት
እሺ ጠብቀኝ። ወደ ደወልክበት ምናሴ አበበ ነው አይደለ? account ነበረው የደወልክበት ቁጥር ነው።
አዎ እሺ እሺ confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባልሃል። እሺ ቻፓ ስለሆነ ትንሽ ሰዓት ይፈልጋል። እሺ መልካም ቀን።